እያወደሰ አበባዎችም ማዛ በዞ ፈኩ ደመቆ ተወዛወዞ አንቺን አጀቡ ላንቸው ሊገዞ ቅርጽሽ የሚደለል አይኔ ሰራቂ ነው ከንፈርሽ አባብሎ ፍቅርሽ ሰው ገዢ ነው አንቺን የወደደ ያፈቀረ ሰው ሌላ ምን ይፈለግ የታደለ ነው የአገሪነሽ ሸጋ የኛ ሎጋ የአገሪነሽ ሸጋ የኛ ሎጋ አይሸሞን ማና ሙና